ሌላው አዲስ አበባ መሄድ ፈልጌ ነበር።
ወይም አዲስ አበባ አልጀመርንም።
ኦ okay። እሺ
ድሬዳዋ፣ ሀረር ምናምን ነው ያለው።
አሀ ድሬዳዋ ነው ያለው?
አይ ጅጅጋን የደወልሽው?
አዎ
አዎ ድሬዳዋ፣ ሀረር ምናምን ደጋህቡር ለጊዜው የጀመርነው አሁን በቅርብ እንጀምራለን። አዲስ አበባ አልጀመርንም
እሺ ድሬዳዋ ለሀረር
አለ
ኦ፣ እሺ ትንሽ ቆይቼ እደውልልሻለሁ።